ከበደ ጤና ይስጥልኝ። አቤት ሰላም ጤና ይስጥልኝ። building ኡን አጣሁትና ቢነግሩኝ ብዬ ነው።
እስኪ ሚስ ሚካኤል ጋር ነው።
ሚካኤል ልክ ቤተ ክርስቲያኑ ጋር ነኝ።
በሚካኤል side ሆኖ ድልድዩ ስር ነው። የኢትዮጵያ Economic Association የሚል አለ።
ወደ ድልድዩ ስር ልሂድ። አይ፣
ወይም ደግሞ ወደ ወሰን መታጠፊያው ጋር በሚካኤል side በጣም አሁን በድልድዩ ገባኝ።
በዛኛው side ነው ይታያል።
በዛኛው ከላይ ጽሑፍ እኔ- አለው። አዎ።
እኔ ከ- እኔ ከአያት ነው የምመጣው።
ከአያት ከሆነ የሚመጡት ድልድዩ ጋር በራሴው ሲደርሱ በኩል ነው። አዎ ድልድዩ ጋር ሲደርሱ ወደ ቀኝ መታጠፊያ አለ፣ ወደ ወሰን የሚወስደው እሱን U- U-turn እንዳረጉ ያገኙታል ህንጻውን።
አገኘዋለሁ። እሺ እኔ መቤት እሺ አዎ፣ እሺ እሺ፣ እሺ።
እሺ እሞክራለሁ።